ሰላም ጤና ይስጥልኝ ቤተሰቤ።
ጤና ይስጥልኝ።
ሰላም ጄሪ hello አዎ፣ ማን ልበል?
እዩ ነሽ? ሲሳይ ነኝ። እንትን እሺ፣ ተ- check አድርጊልኝ ከ transfer አድርጌ ነበር።
እሺ ቤተሰቤ ዜሮ ቁጥር ዘጠኝ ሰማንያ የደወልኩበት አምስት ነው።
አ ዜሮ አይ አይደለም ዜሮ ዘጠኝ ሰማንያ አምስት እሺ ሁለት መቶ ዘጠኝ መቶ
እኮ የደወልኩበት ስልክ ቁጥር እኮ ነው።
ነው። አ okay፣ አላወቅኩም የትኛው እንደደወልኩ።
ስንት ብር ነው?
ከዚህ ከሁለት ሺህ
እሺ ትላንት ነው።
ወደ አ ሀያ ሀያ አራት ዘጠና አራት ላይ ቴሌ ብር እሺ አንዴ ጠብቀኝ። እሺ processing ላይ ነው ያለው እና አሳውቅላለሁ። እሺ ለቻፓ።
እሺ፣ እሺ።
እሺ እሺ መልካም ቀን።
አሜን።